ሄሎ ጤና ይስጥልኝ ንጹህ ዲዛይን አቤት
ከአሪፍ ነበር ምደውልሎት ሄደን እባላለሁ።
ኬት እሺ ባለፉት ለረዥም ጊዜያት በ POS machine ኣችን ላይ ምንም አይነት transaction አላየንም ነበር። በአሪፍ POS machine ማለት ነው።
የት ነው? አቢቤ ነው።
አሪፍ ፔ- አሪፍ ፔ አዎ፣ POS machine አሪፍ ፔ POS machine እሺ፣ እሺ። እና ለተወሰነ ረዘም ላለ ጊዜ ምንም አይነት transaction POS ኡ ላይ አላየንም እና በዚህ ምክንያት አሁን አዎ።
ብዙ እየታደሰ ነበረ። አሁን የተከፈተ አሀ ዘግታችሁ ነበር ሁለት ቀን ነበረ። ሁለት ቀን
ለሁለት ወር ያክል
አዎ፣ ከዛም በላይ
ከዚህም በላይ አሳውቀውን ነበር ገበያችን
እኔ እንጃ አላውቅም። እንደማን ሀገር ይደውላል ማለት ነው።
አዎ እሺ። ግን አሁን እ፣ ከፍታችኋል፣ መጠቀም ጀምራችኋል።
አሁን አሁን ዘም- ሳምንት ሆነን ከጀመረ ሳምንት ሆናችሁ ከጀመራችሁ። እሺ ደመያችን እ፣ መልሼ እደውልሎታለሁ። ይሄን አሳውቅና መልሼ እደውልሎታለሁ። እሺ እናመሰግናለን። መልካም ቀን።